አብሮ ይስጥልን። የሆነ ትኬት አልተለቀቀልንም።
እሺ አንዴ ጠብቀኝ። ID ትነግረኛለህ?
አስራ አራት
ምን አልከኝ?
አስራ አራት አስራ አራት ዜሮ ሁለት
ዜሮ ሁለት ዘጠና ዘጠኝ ዘጠና ዘጠኝ ሰላሳ ሁለት
ሰላሳ ሁለት የመቼ ነበረ?
የትላንት አንቺ ቅድም ሶስት ነው ሶስት ነው የሰጠችው። አዎ። አረ- አራት ነው እኮ ልነግርሽ ብዬሽ ነው።
ስልክ ነው። hello አቤት እ፣ አርባ ብር ቦነስ አለ። አንድ lost እና አንድ void የሆነ ጨዋታ አለ። አርባ ብር ቦነስ አግኝተሃል።
እሺ
hello እሺ እሺ አመሰግናለሁ።
check ማድረግ ትችላለህ። መልካም ቀን። ስለደወልክ እናመሰግናለን።
እሺ።